Hello
Hello ሰላም ጤና ይስጥልኝ አብሮ ይስጥልኝ አለን እግዚአብሔር ይመስገን
ስለ YouTube ትምህርት ለመውሰድ ፈልጌ ነበር እና ምን ምን ማድረግ እንዳለብኝ ልትነግሪኝ ፈልጌ ነው እሺ ይቻላል ከዚህ በፊት YouTube ከአንደኛ ዙር እስከ አራተኛ ዙር ወስደዋል ከኛ ጋር
አይ አዲስ ነበርኩኝ አዲስ አሁን የምናስተምረው YouTube እንዴት እንደሚከፈት አይደለም YouTube account ያላቸው ሰዎች እንዴት አድርገው እዛ ላይ apply አድርገው እንዴት መስራት እንዳለባቸው ነው
እና እሱ ለማድረግ አሁን ምንድን ነው የሚያስፈልገኝ ማለት ትንሽም ቢሆን እውቀት አለኝ ግን ያ- ያን እውቀት ለመጨመር ፈልጌ ነበር እና እሺ ስሞቱ ማልበል
እኔ አብዱራህማን
አብዱራህማን ማን መሐመድ
ስልክ ላይ ዜሮ ዘጠኝ
ስልሳ አምስት ስልሳ አምስት ሰባ ሶስት ሰባ ሶስት ሰባ አምስት ሰባ አምስት ስልሳ አምስት ስልሳ አምስት አድራሻው የት ነው
እ፣ አድራሻዬ አሁን እንኳን ሌላ ቦታ ነኝ ያው እዛው አዲስ አበባ አካባቢ ነኝ
እሺ እ፣ ኮርሱ የስድስት ቀን ኮርስ ነው እም።
አራት አይነት ኮርሶች አሉ content marketing editing በጎ አድራጎት ከእነዚህ ውስጥ የፈለግከውን ኮርስ መርጠህ መማር ትችላለህ ማለት ነው እም። editing ብሞክረው ሳሳ እሺ ትችላለህ
እና እዛው መጥቼ በአካል ነው ማለት ነው በኦንላይን ነው መማር የምትፈልገው
ማንኛው ይሻላል ማለት እኔ ሰሞኑን ወደዛ ስለምመጣ እ፣ የስድስት ቀን ኮርስ ከሆነ free ነበርኩኝ እና
ኮርስ ማንኛው የሚጀመረው አንቺ ከወር በኋላ ሪኮመንድ ነው ታደርጊኛል እ ኮርሱ የሚጀመረው ከወር በኋላ ነው
ከወር በኋላ ነው አይደል አዎ እም፣ እሺ
እሺ ክፍያችን አስር ሺህ ብር ነው ትምህርቱ የሚሰጠው በሳምንት ለስድስት ቀን ነው ክፍያችን አስር ሺህ ብር ነው እም፣ በአካል ከሆነ የሚማሩት ከአስር ሰዓት እስከ አንድ ተኩል ነው ትምህርቱ የሚሰጠው እም።
በኦንላይን ደግሞ ከሆነ ከምሽቱ ሁለት ሰዓት እስከ ሶስት ሰዓት ባለው ኮሜዲያን እሸቱ የሚያስተምረውን ቪዲዮ link እንልክልሃለን ማለት ነው በምንድን ነው የምንቀበለው ምልኩ በኢሜይል አድራሻው
እሺ
ልመዝግብህ በየትኛው መረጥክ እም፣ እስቲ ወይ መልሼ መደወል እችላለሁ አይደለ እዚህ አንድ ይቻላል የምመክረው ነገር ስላለ ነው ችግር የለውም ይቻላል እሺ እህቴ፣ እሺ እናመሰግናለን መልካም ቀን እሺ ነው